Hello Hello ጤና ይስጥልኝ።
አቤት አቤት።
እግዚአብሔር ይመስገን።
ስራ ለመቀጠር ነበረ የደወልኩት።
ማስታወቂያውን አይተኸዋል? ቪዲዮ ውስጥ link አለ፣ መመዝገቢያ link።
እንትን ነው የኔ Chrome update ስላልሆነ ልችልኝ ስል እኮ አልመዘገብ አለኝ። አለስም እምቢ አለኝ። አልከፈትልኝ አለ። link ኡን አይቼዋለሁ። ስለዚህ ለምንድን ነው መስራት የፈለግከው?
እኔ ከመስራት የፈለኩት sales ኡ ላይ ብሰራ ደስ ይለኝ ነበረ። ማለት እኔ ከኦሮምኛ ቋንቋ እችላለሁ፣ በኦሮምኛ ቋንቋ መስራት እፈልጋለሁ። TikTok ላይም ያው edit ማድረግ እችላለሁ፣ ቪዲዮዎች ማለት ነው።
በኦሮምኛ ቋንቋ ምናምን መስራት ነው የምትፈልገው?
አዎ።
እሺ። ከዚህ በፊት ምን ሰርተህ ታውቃለህ?
እ? እ?
ከዚህ በፊት ምን ሰርተህ ታውቃለህ?
እኔ ከዲግሪ አለኝ አምስት ዓመት ያው ማስተማር ነበረ እና የቆየሁት። ግን እኔ በዲግሪ አለኝ እ፣ በትምህርት ማለት ነው።
ለምንድን ነው የተማርከው?
በባዮሎጂ ነው የተማርኩት።
እም፣
ግን በቃ ማለት በጣም ልዩ ፍላጎት አለኝ ወደ እ፣ ገብቼ ከእናንተ ጋር ለመስራት
ስምህን ማድረግ
እ?
ስምህን ንገረኝ።
በለጠ እንደሻው አለኝ።
ስልክ ቁጥርን ትነግረኛለህ?
እስኪ ዜሮ ዘጠኝ ሰላሳ አምስት
እሺ። ዜሮ ዘጠኝ ሰላሳ አምስት ሀያ ሰባት
ሀያ ሰባት
ስልሳ ስድስት ሰባ አንድ ቆይ ሰላሳ አምስት ሀያ ሰባት
ስልሳ ስድስት ሰባ አንድ
እሺ። email address አለህ?
አዎ በለጠ በትንሽ ፊደል በለጠ ቆይ እሺ።
ሰላሳ አምስት ሀያ ሰባት at Gmail dot com
በለጠ ሀያ ሰባት ነው ሀያ ሰላሳ አምስት ሀያ ሰባት
ሰላሳ አምስት ሀያ ሰባት at Gmail dot com አዎ።
ሪጅን የት ነው ክልል?
ኦሮሚያ ክልል
ኦሮሚያ። እሺ አሁን የምትኖረው አዲስ አበባ ነው ወይም ክልል?
እኔ ክልል